hello የሰላም Best Bet
አው ልኬያለው በቴሌግራም ያው አሁን
እሺ ምን ነበረ
ዘጠና ብር አሁን deposit አድርጌው ወደ account ኡ አልገባልኝም ከቴሌ ብሩ ላይ ቀንሷል okay deposit text ኡን ልከዋል አው ልኬያለው እሺ እሺ ገብቶልሃል የገባልህ እዛ ላይ በዚህ ስልክ አይደለም የተላከው በቴሌግራም ልኬያለው እሺ ማን ነው ስም ቴሌግራም አዩብ ሻም
አይደለም አቡ እስቲ hello ወይ
የእሱ ቴሌግራም ስልኩ ስለማይሰራ ከሱ ላይ ፎቶውን አንስቼ በዜሮ ዘጠኝ አስራ አንድ ላኩልህ አ እኮ ቴሌግራም ስም የለውም እ፣ የላከበት አዩቤ ሻም ነው የምለው አዩ አዩቤ ሻም እሺ አንዴ ቆይ እስኪ አሁን የላከው አሁን ነው የላኩት አዎ ዜሮ ዘጠኝ አስራ አንድ ዜሮ አራት ዘጠና አንድ ዜሮ ሶስት
አዩ ማን ነው ያልከኝ አዩቤ ሻም ዲሻ
አዎ
እስቲ አሁን text ታደርግልኛለህ hi ወይ የሆነ ነገር ትጽፍልኛለህ
hi እሺ ይኸው hi ብዬ ልጻፍልህ አዎ hi በለኝ ጻፍ ይኸው ይኸው አየሽ ይኸው ጽፌልሃለሁ ገባ አሁን ይኸው እሺ እሺ depo በምን ነበር የተጠቀሙት CBE ብር ነው የሚጠቀሙት ሲበት ቴሌብር ቴሌብር አዎ የ Best Bet ቁጥር ነው ቴሌብር ቁጥርህንም እዛው ላይ ላክልኝ እሺ ቴሌግራም
እ፣ ያ እምቢ ያለበትን ቁጥር አ፣ የ Best Bet የምትጠቀምበት የ account ቁጥር አለ አይደል አዎ ቴሌብር ቁጥርህም አለ
አዎ እሺ እሱንም ላክልኝ ቴሌግራም ላይ እዛው ላይ ያው ልፍላለሁ
አስራ አምስት አርባ አራት አስራ አምስት አርባ አራት አርባ ሰላሳ አንድ
ሁለቱም አንድ አይነት ነው የቤስት ቤትም የቴሌብርህም
አዎ አንድ ነው እሺ በቃ እሺ ለ ስንት ብር ነበር ያደረግከው?
ዘጠና ብር ዘጠና ብር አሁን ነው አይደለ?
አው ነው ስንት ደቂቃ ይሆነዋል?
አም- አንድ ስምንት ደቂቃ okay በቻፓ ነው የሞከሩት
አ፣ ከቻፓ ስር ያለው ሳንቲም
አዎ እስቲ ቆይ አንዴ ላየውና ዘጠና ብር በሳንቲም ቴ ነው አይደለ?
አዎ
እሺ ትንሽ እንጠብቀውና ካልገባውለት ለሳንቲም እናሳውቃቸዋለን። እሺ
አየሽ